Hello ጤና ይስጥልኝ ዘላለም ከናሪ ቴሌኮም ነበር የምደውልልህ።
እሺ ቴሌብር ተመዝግበህ ነበር አይደል?
ናቸው ቴሌብር ተመዝግበህ ነበር። balance እንድታስገባበት እንድታንቀሳቀሰው ነበር የደወልኩልህ።
አስገባለሁ። አንዳንድ ቅሬታዎች ነበሩ። ባለፈው ደውላችሁ ኮንሰንት እየሰራችሁ ነበር አይደል? ጋር አዎ ጥቅሙ ምናምን ብዙ አይደለም። ልፋቱ ነው የሚያመዝነው። እሷ እኔ ፔንድ አድርጌዋለሁ ለጊዜው ኦኬ፣ የሰራበት አይደለም።
የሰራሁበት አይደለም። ኦቤስ ኦኬ ማሻሻያ መስራት ከተደረገ ማሻሻያ ካለው እሰራለሁ። ኦቤስ ሱቁ አለ አዎ ማለት ያው በሰራው ልክ ነው። ኖርማሊ አሁን ተስተካክሏል። እ፣ እንትን አለው ያው balance የምታስገባ balance ን የምታንቀሳቅሰው ከሆነ ኮሚሽን አለው እኮ።
አውቃለሁ። እንደ የድሮ አይነት እኮ ኮሚሽን ከሆነ ትርፉ ብዙ አመርቂ አይደለም ነው የምልሽ ሀሳቤ።
አዎ ማለት ያው balance ን ካላንቀሳቀስከው እንደዚህ አሁን zero zero balance ብሎ የሚቀጥል ከሆነ ያው ትርፋማ ምክንያት- አትሆንም።
ምክንያት ስታንቀሳቅስ እሱ ነው። አይሆንሽ አሁን balance እዛ ላይ deposit ማላረገው ሰርቼበትም ትርፉ አመርቂ ስላልሆነ ነው እንጂ OK ሱቁ እኮ አሁን አለ፣ demand ኡ አለ already አዎ የሚያማልል ነገር ደስ የሚል ነገር ካለ እቀጥላለሁ። ባለፈው አዎ ነገራችሁ ነበር ደውዬ አዎ ግን ያው transaction ነው የሚወስነው። transaction አሁንም ማበደር ደግሞ ጀምሯል። መበደር ለስራ ምናምን እስከ መቶ ሺህ ብር ከዛ በላይ ያው transaction አይቶ ያበድርሃል።
ምን ይኸውልሽ እኔ መንገ- መንቀሳቀሻ ሳንቲም ችግር የለብኝም እንዳልኩሽ ልፋቱ በጣም busy ያደርገኛል ካለው ስራ አንጻር። ጥቅሙ ጥሩ ቢሆን ጎን ለጎን ይሰራል።
OK ያለ የራሴንም ስራ እየበልኩኝ ያለ ጥቅም የእናንተ የዚህን ስራ ደግሞ መስራት አልችልም። ለዛ ነው fail ያደረኩት እና OK አይ interesting ከሆነ አሁን ጥቅሙ የጨመረ ካልሽኝ የተወሰነ አዎ ባስገባና check ስራው አታደርገውም። normally balance እንደገና እንደ አዲስ active እናርግ- አርገኸው ከዛ በኋላ አይተኸው ካልሆነ ደግሞ እንዳልከው ይሆንልሃል። already ሙሉ ይመስላል።
በሙሉ ማቋረጥ እንችላለን።
አዎ ግን check እባክሽ አድርገው።
በቃ አሁን ደግሞ ተሻሽሎ ስለሆነ እንትን ያለ check ብታደርገው።
አዎ እሺ ባከን ሳንቲም thank you ስለዚህ active ያርጉልህ ልጆቹ።
እስቲ ቆይ ላስብበት እና ደግሞ እሺ ደውልልኝ። እሺ ዘላለም። እሺ መልካም ቀን።